ሄሎ ሄሎ ይሰማል አይደለ?
አሁን ይሰማል።
እሺ ቤት ቤት ነው። ራሄል ነኝ። ምን ልርዳ?
ብር ይዞብኝ ነበር፣ አሁን ነው የላኩት።
እሺ የቤት ቤት ቁጥርህ ንገረኝና check አድርግልኝ።
በዚህ ቁጥር አሁን መደወልኩት።
እሺ
እንግዲህ የዛሬ አምስት ቀን
ስንት ብር ነው?
አስራ ሶስት እሺ አንዴ መስመር ላይ ጠብቀኝ እሺ፣ ቼክ ላድርግልህ።
እሺ
አሬት በልክ ያለው ሰው ተጥላለት ባይነው እንደሻውን ሳደርሰው ማለት ነው። ወታደሮች ማራኪ ይያዙኝ።
አ አንተ ማራኪ ነው ያዙኝ ወታደሮች።
አ ይዛል ከዛ በኋላ አንድ ወረድ ምናምን ሲለኝ ክራንች ለማውጣት እንዳይመስል ምናምን ፈልግ ምናምን አ ሁለት መሳሪያ ይመስላቸው ምክንያቱም እንደዚህ ሲወጣ መሳሪያ ልክ ይመጣል። አዎ በጣም ትክክለኛ ጥንቃቄ ነው።
አወራ ነው አ እንድታየው በዛ ይኸው ምናምን አለ። ተጣላፋቸው ራሱ የሚሰማ ነገር አለ።
አይደል ከዛ በ- ከዛ በኋላ ነው- ከዛ በኋላ አየሁ ራሱ እነ- እነ- ሄሎ አቤት። እሺ ይኸው አሁን ገብቶልሃል። እሺ አፕሩቭ አድርጌ ገብቶልሃል። ቼክ አድርግ።
እስካሁን አልገባም። በሌ ገባ ነበረ።
ይገባል። ካልሆነ መልሰህ ደውል። እሺ ራሄል ብለህ መደወል ትችላለህ። ችግር የለውም።
እሺ ሪቲ እሺ፣ ልቆስ እሺ መልካም ምሽት። እሺ